እኔ ስንት ወኔ ሰሚት branch ሊቦኒየርስ አይደለ? ሰሚት branch።
ሰሚት ሰሚት branch ነው። አሚን።
እሺ ከቢ delivery ነበር የምደውለው።
እሺ order check እንድታረጊልኝ ፈልጌ ነበር።
መስ መስ order check ለማድረግ ነበር።
order እሺ በ order number 87 64 63 order ታዛችሁ ነበር አይደለ?
ሰማንያ barbecue ሰባት ስልሳ አራት ስልሳ ሶስት አዎ፣ barbecue አዎ።
chicken large አንድ እና chicken wing small አንድ አይደለ?
አ አ አ እ፣ አልደረሰም ብሎኝ ነበር driver ኣችን። ደርሷል እንዴ? ምን ኧረ አይነት ነገር ቆየ ከወጣ እንዴ ነው? እሺ፣ እሺ፣ አዎ።
አመሰግናለሁ።
እሺ እሺ እሺ